ልርዳው? ሄሎ ከባበር ሄሎ አቤት
ሰላም ነዋ ሰላም ነው።
አለን የሆነ ጌም እየተጫወት ነው ማለት ነው።
እሺ
ከባበር ወሰደ ዝም ብሎ መሰለኝ
ማለት
ጌም ፖስት ቤት ፖስት ፖስት እ
ፖስት ሶማልኛ ትችያ- ትችላለሽ አልችልም። ቴሌግራም ላይ አዋራን ሶማልኛ
እ ቴ- ቴሌግራም ላይ አዋራን።
ኧረ በእና- ሶማልኛ ከቻልሽ ሶማልኛ አልችልም እኔ እ እ እንገባ Deposit አድርገ ነው።
አዎ እሺ deposit ስታደርግ የደረሰክ text አለ አይደለ?
አዎ እሱን text ቴሌግራም ላይ ላክልን።
ቴሌግራም ሶማልኛ አዎ